ስም ጉዳይ ሀና እባላለሁ የምኖረው አብሮ ይስጠልን እንግዲህ ደስተማ እንትን ባለሙያ ልይ ነበር
እሺ የምን ባለሙያ እንትን የሻክን ባንክ ባለሙያ ነኝ
እንትን ይባል የሻተር ባለሙያ ምናል
የሻተር ባለሙያ ሻተር መስራት የሚችል
ተቀጥሮ የሚሰራ ነው አይ እንትን ነው ወይስ shutter ኡ የሚሰራ?
shutter የመጋረጃ መስኮት ላይ መጋረጃዎች እና የመስታወት መጋረጃዎች ማለት ነው የቢሮ ነው
እሺ እንደሱ አይነት ባለሙያ ይኖራቸዋል
ማለት ተቀጥሮ የሚሰራ ነው አይ normal መቶ አሁንም እንደሚያሉት ለክተው መጥተው ዋጋ ተነጋግረው shutter ገጥሞ ይሄዳል። shutter ወይ መስኮት ላይ shutter ማለት ነው። ደግሞ የመስታወት ሻተር
እሺ ሙሉ ወይ- ስሟን ይንገር
እሺ፣ የእንትን ሄሎ አ ተላ ሰላም እባላለሁ።
ሰላማ ነኝ።
አድራ
ሄሎ በይ።
አድራ ጫውት አድራሽ እንትን እኔ የምሰጥበት እኔ ቢን አድራሻ ነው የምሰጥሽ። ቦሌ እንትን ደንበር አካባቢ ይሻል መግቢያ ነው።
ስለዚህ አሁን በገና ጣራ ነው
እሺ
እሺ መልካም ቀን እሺ